register ለማድረግ register ለማድረግ ፈልጌ phone exist ይላል፣ ግን password ኡንም አላውቀውም።
okay exist ይልሃል። ከፍተህበት ነበር account ማለት ነው።
እኔ እንጃ ብቻ ያው እኔ እንደ አዲስ ለመክፈት ነበር ሀሳቤ።
ስለዚህ እንትን forget በለው እሺ። ልክ login የምታደርግበት ላይ ከታች forget የሚል አለ። forget password ስትለው እሺ፣ SMS ይልክልሃል በስልክ። እሱን ኮድ አስገብተህ መክፈት ትችላለህ።
እሺ፣ እሺ።